ሄሎ
ሄሎ
አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ። ኢትዮ ልጃችሁ ልጅ ነው ቤዛ ከበደ እባላለሁ። ምን ልርዳችሁ?
እ፣ ከህግ አንጻር የሆነ ጉዳይ ላማከራችሁ ነበር።
እሺ እሺ።
የሆነ በመሬት እሺ ዙሪያ መጀመሪያ ቆይ ቆይ፣ እኔ እናት መጀመሪያ ስምሽን ንገሪኝ።
እ? እ?
ስምሽን ንገሪኝ መጀመሪያ ትዝታ
እ ትዝታ ትዝታማ
አ፣ ትዝታማ ከበደ ትዝታ ከበደ።
አ፣
እሺ አድራሻሽ
አይ እኔ መደ